ሄሎ ሄሎ ጤና ይስጥልኝ። ሄሎ ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ። ማቲያስ አዲስ
አዎ፣ አቤት።
ከዊ ፕላስ ሶሉሽን ድርጅት ነበር የምደውልልህ። ድርጅታችን የ transportation አገልግሎት ሰጪ ነው፣ ተቋም ነው እና ለአሽከርካሪዎችም ለየት ያለ ነገር ይዘን መጥተናል። ሄሎ ይሰማል? ሄሎ ሄሎ ሄሎ